ሰለማኒ ባባ
አብሮች ክልል
ምን ልርዳዎት ነበር?
ማስታወቂያ ላይ አይተነው ነበረ።
ምን ነበር አየት?
ኮሮላ ኮሮላ አምሳ ሰባ አምሳ ሺህ ቤት ሰባ ሰባ አራት
ኮሮላ
አምሳ ሺህ ሰባት ሰባ አራት ሞዴሉ ስንት ነው?
ሁለት ሰባት
እሺ ይደርቁ ካኪ ከለሩ ነው
አቺ አይደለም ኮረላ መኪና እኮ ነው። ይኸው እኮ ኮሮላ ከለሩ ካኪ የሆነ ነው።
አ፣ ኖርማል ሲልቨር ነው እንጂ ካኪ ነው መሰለህ። ዋው ዋው ዋው አምሳ ካኪ ሺህ አይደል ሰባት አባ?
አምሳ ሺህ ተለጣፊ ሰባት- አይደለ? ኮርሶ ውስጥ ተለጣፊ የለጠፈ አዎ፣ ሰባ- ሰባ- አምሳ ሺህ እኮ ሰባት ካኪ ሰባ አራት እኮ ካኪ ከለር አዎ፣ ስምንት መቶ ከለሩ ሺህ በደንብ ባንክ እናወጣለን ያልነውን አይደል?
አዎ አዎ አዎ
እሺ ቁጥር ለሶትና ደውሉላት ዜሮ ዘጠኝ አስራ አንድ
እሺ
ሀያ ሀያ ስድስት እ ዜሮ ዘጠኝ ዘጠና
እ